ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። ባኩም ልርዳው?
agent account code ልካችሁልኝ እምቢ አለኝ።
እ፣ ማን ልበል? ከየት ነው?
ሜላት ነኝ ከሀሳብ ተፈሪ።
ዛሬ ነው የተላከልሽ?
አዎ
አለች።
ሌላ copy paste አድርገሽ ሞክሪው እስኪ፣ አትጻፊው። እሺ።
ሳልጽፈው አዎ አዎ፣ copy paste አድርጊው። ከዛ space እንዳይኖር ከፊት ደግሞ clean አድርጊ። እሺ፣ እሺ ሞክሪውና ካስቸገረሽ ጻፊልን ቴሌግራም ላይ፣ ችግር የለው እሺ